ሄሎ ሄሎ አቤት ጤና ይስጥልኝ።
አለን እግዚአብሔር ይመስገን።
ከዊ ፕላስ ሶሉሽን ነው የምደውለው። ሀዊ ይባላለሁ።
እሺ እ፣ አብሶል ነው አይደል?
አባ ኤቢሶች አዎ፣ ኤቢሶል okay። እሺ እ።
እ፣ ባለፈው ዊ ፕላስ application ላይ ተመዝግባችሁ ነበር አይደል?
አዎ አዎ አሁን account active እያደረገን ስለሆነ አንዳንድ system ላይ የሚሞላ ጥያቄ ለመጠየቅ ነበር። እችላለሁ?
እሺ ምን ምን ነው ጥያቄ ብዙ ነው።
አይ ትንሽ ነው። ድርጅታችሁ የምን ድርጅት ነው?
እ፣ ባርና ሬስቶራንት
እሺ bar and restaurant የት ነው አድራሻው?
አድራሻ መገናኛ ላንሴት ሆስፒታል እ፣ ወረድ ብሎ መቶ ሜትር ወረድ ብሎ
እሺ መገናኛ መገናኛ ላንሴት ሆስፒታል ላንሴት። እሺ ሆስፒታል መቶ ሜትር ወረድ ብሎ እሺ እ፣ contact person name ማን ነው? contact person ማንን ላግኝ እችላለሁኝ? ለ delivery ምናምን ሲደወል ማን ነው መገኘት የሚችለው?
እ፣ አብነት በይና አብነት በይና ያይሽ እሺ አብነት ማ?
አለ ስልኩን የሚይዘው አለ እሺ አብነት ማ?
አብነት ጸጋ ጸጋ። እሺ አብነት ጸጋ ሁለት ናቸው አማራጭ ልስጥሽ እሺ አብነት ወይም እስራኤል እ እስራኤል እስራኤል እስራኤል። እሺ እ።
እስራኤል ማ?
አ፣ ቆይ እንትን እ፣ ስልክ ቁጥሩ ላይ ያለ ሁለት ነው ያለው አይደለ ሁለት ስልክ ቁጥር ነው የገባው አይደለ እ
ስልክ ቁጥር ስልክ የገባው ቁጥር ይሄንን ያገኘሁት።
ይሄን ብቻ ነው ያለው አዎ ስለዚህ አብነት ወይም እስራኤል ጸጋ ያልሽው ወይ ጸጋ ያልሽው
እሺ እ፣ ስልክ ቁጥሩ ይሄንኑ ሊያዝ
ቁጥሩ ይሄንን ያልሽው እሺ ሰባ ዘጠኝ አስራ አራት ዘጠና ሶስት ዜሮ ዘጠኝ
ግን እንትኑ ስሙን ግን ወይ ኤቢሶል ብትዪው ይሻላል እኮ እ፣ እ፣ ሄሎ አሎ ሄሎ ሄሎ ሄሎ
ሰላም እንዴ?
yeah ይሰማል እሺ፣ አይ አንዴ ሰተተ እንደዚህ ስለሆነ እንጂ ኤቢሶ ልክ ነው።
አይ ሙን በቃ እንትን በይው ስልክ ቁጥር ስልክ ቁጥር ይሄንን ስልክ ቁጥር የሚይዘው ልጅ አይ- ኤቢሶ ልዝ ብዬ ማለት ነው።
አዎ ኤቢሶል ነው ስሙ ኤቢሶል ብለሽ አብነትን ቢታይና okay፣ እሺ ኤቢሶል ልጁ ስሙ ኤቢሶል ሲባል እሱ ያናግራቸዋል ማለት ነው።
እሺ። የስራ ቀን ከእሑድ እስከ እሑድ ነው አይደል?
ከወደ ሶዳ እሺ። ስራ ሰዓት
ሰዓት ጠዋት ሁለት ሰዓት እ፣
ማታ አራት ሰዓት እስከ አራት ሰዓት። እሺ።
አ፣
ሎጎ አላችሁ እንደ ድርጅት
ደውጎ የለንም እ፣ ዲዛይን ቢደረግ ፈቃደኛ ናችሁ?
በማ በእናንተ እ፣
ችግር የለም። ምን እስኪ ሎጎ ፍልጌ አይጣ- የሚያገለግለው profile picture
ለማድረግ እኮ እዩት ለዲዛይን አድርጉትና ለቴሌግራም ላይ ላኩልኝ። የምስማማበት ከሆነ እሺ እላቸዋለሁ።
እሺ። ራስህን መቀየር ስለምችል አ፣ አ፣ እሺ፣ እሺ፣ እሺ።
እሺ። አመሰግናለሁ። መልካም ግን እንዴት ነው ስራ- ስራችሁ እንዴት ነው? እንትን ላይ ያለ አሁን ሰ- ሰላም ያለው አሁን እየመዘገብን ነው። active እያደረግን ነው የመዘገብናቸው ከሁለት ሺህ በላይ አገ- ተጠቃሚዎች ናቸው። እያደረግን አደረግን።
እሺ በሉ አብረን እንሰራለን።
አዎ አዎ።
እሺ እሺ አመሰግናለሁ። መልካም ጊዜ እሺ